hello ጤና ይስጥልኝ። አቤት
ጤና ይስጥልኝ። አዲሱን ኮሜዲ ልቀላቀል ፈልጌ ነበረ።
እሺ ይቻላል። እ ቅዳሜ በሀያ ስምንት ስምንት ሰዓት እና ከምሽቱ ሁለት ሰዓት ነው ያለው
ስንት ሰዓት ስንት ሰዓት?
እ ከቀኑ ስምንት ሰዓት እና ከምሽቱ ሁለት ሰዓት ቅዳሜ በሀያ ስምንት ማለት ነው።
እሺ
እሺ የስንት ሰዓቱን ነው የፈለጉት?
ያው አንቺ እንዳልሽኝ ነው የፈለኩት።
እሺ ስምዎትን ይንገሩ።
ስሜ ስንታየው ጌቱ ይባላል።
ስንታየው ማን አሉ?
ጌቱ
ጌጤ
ጌቱ ጌቱ ጌጡ። እሺ ስልክ ቁጥር ይንገሩን ዜሮ ዘጠኝ